ኢየሱሴ ካንተ የትሄዳለው በአንተ የዘላለም ሕይወት አግኝቻለው ወደኛ በዘላለም ፍቅር ገዝተኛ በቀራንዮ ደም ኢየሱሴ ካንተ የትሄዳለው በአንተ የዘላለም ሕይወት አግኝቻለው ዓለም ሳይፈጠር እኔን መርጠኛል የዘላለም ሕይወት ኢየሱስ ሰጠኛል በአንተ አግኝቻለሁ እረፍትና ሰላም ቢደላኝ ባይደላኝ ፍጹም ካንተ አልለይም ወደኸኛል በዘላለም ፍቅር ገዝተኸኛል በቀራንዮ ደም ኢየሱሴ ካንተ የትሄዳለው በአንተ የዘላለም ሕይወት አግኝቻለው ባንተን ያማረብኝ ጌታ ኢየሱሴ ድጋፍና ረዳት ሆንክላት ለነፍሴ ታሪኬ ተለውጦ ባንተ ሰው ሆኛለሁ ሕይወቱ አንተነ ጥዬ ወዴት እሄዳለሁ ወደኛ በዘላለም ፍቅር ገዝተኸኛል በቀራንዮ ደም ኢየሱሴ ካንተ የትሄዳለው በአንተ የዘላለም ሕይወት አግኝቻለው ስንከራተት አይተ ኢየሱስ ደረስክልኝ አበሳዬን ወስደ ለክብርህ አቆምከኝ መቼ ረሳለው ውለታህን ኢየሱስ ያደረክልኝን እስከ ዛሬ ድረስ ወደኸኛል በዘላለም ፍቅር ገዝተኸኛል በቀራንዮ ደም ኢየሱሴ ካንተ የትሄዳለው በአንተ የዘላለም ሕይወት አግኝቻለው ወላጅ እንደሌለው እኔን አልጣልከኝም ፍቅር ገዝተኸኛል ፍጹም አልተውከኝም የምሕረት ብዛት ይኸው አቁሞኛል እኔ እንዳንተም ይሆን ኢየሱስ ከወዴት ይገኛል ወደኸኛል በዘላለም ፍቅር ገዝተኸኛል በቀራንዮ ደም ኢየሱሴ ካንተ የትሄዳለው በአንተ የዘ